ማለት
ሄላው
ይሁኔ ወይ ና ገብቼበታለሁ። አሁን ፓስወርድ በምን ልላክልህ? ልንገርህ የካሸሯንን
እሺ በዚህ በስልክ በኖርማል አይቻልም ቴክስት
እ፣ በምን ቴክስት አደርግልሃለሁ? ይሄ ቴክስት አያደርግም።
እሺ በምን ልጣ ዘጠና ዘጠኝ ሰማንያ ስምንት
ቆይ አንዴማ
ሞክር። አይ እንደገና ሞክር፣ አልገዛም።
ዘጠና ዘጠኝ ሰማንያ ስምንት ሰባ ሰባት ከ- አንዴ በምን እሺ፣
ዘጠና ዘጠኝ
ሰማንያ እ፣ ስምንት ሰማንያ ስምንት ሰባ ሰባት
ሰባ ሰባት አርባ አራት ሀምሳ አምስት
አርባ አራት ሀምሳ አምስት እኔ ሀምሳ አምስት የካሸሯን ነው። እሺ ሀምራዊ መቶ እሺ፣ ስልሳ አራት አሁን ካሸሯን ያስተካከልሽልኝ?
የሚለው። አዎ አሁን ያስተካከልሽው ማለት ነው አዎ። የቅድሙ እሺ።
ደግሞ ልንገርክ
እ የካሸርቱ
እ
አስራ አንድ
አስራ አንድ
ሀያ ሁለት
ሀያ ሁለት
ሰላሳ ሶስት ሰላሳ ሶስት አርባ አራት ሀምሳ አምስት አርባ አራት ሀምሳ አምስት
ሀምሳ አምስት እሺ አዎ። እሺ አባ።
ይሄ ነው። እሺ አመሰግናለሁ እሺ መልካም እሺ
ትዝታዬ